ጤና ይስጥልኝ ብሉ ስፖርት እባክዎ መለስ ነው።
እንትን balance ነበረኝ እንትኑ ላይ ማውጣት አልቻልኩም። lockdown አድርጋችሁት ነው?
withdraw ነው system የተስተካከለ ስለሆነ ነው። በዚህ ስልክ ነው
አይ በዚህ ስልክ አይደለም።
ንገርኝ ስልኩን።
okay ዜሮ ዘጠኝ አስራ ስምንት እሺ አስራ ሁለት ስንት?
ዜሮ ዘጠኝ አስራ ስምንት አስራ ሁለት እሺ
አስራ ዘጠኝ ሰማንያ አራት
እሺ አስተላልፍልዎታለሁኝ እንደውልዎታለን። እሺ መልካም ቀን።